Hello? Hello? Hello? Hello?
Hello ሰላሙ ጤና ይስጥልኝ ሚስቴ።
ደህና እንትን ነበር ትናንትና ይሄ voucher ላይ እንትን በል እሺ ቁጥሩ voucher ኡን አላገኘውም ይላል እሱ ሞላ
እ፣ ኮዷን ትክክል አይደለህማ ለዛ ነው። እሺ ኧረ ትክክል ነኝ እ፣ አይ እንትን ፊት ለፊት space ምናምን ሲኖረው ነው በአብዛኛው ጊዜ እንደዛ የሚለው ወይ ደግሞ እ፣ እስኪ ንገረኝ እስኪ እሺ ቤት ቤት ቁጥርህን ንገረኝ ለማንኛውም እ?
ቤት ቤት ቁጥርህን እስኪ አንዴ ንገረኝ በ- በየትኛው ቁጥር ነው አሊ የሞላ ነው አሊ አሊ አሊ በየትኛው ቁጥር ነበረ በአስራ በሰባ ሰባቱ ዘጠኝ እሺ ሰባ ሰባት እህ
እ፣ ሀምሳ አራት እህ አስራ አምስት አስራ እንትንም ዩዝዶም ሞልተናል ስንት በል አምስት ሺህ እመልስብሃለሁ አስር አስር እያደረግክ አውጣው እሺ
አ- አስራ አስር ነው የሚቻለው አዎ ምን ነው አይ አስር አስራ አምስት ምናምን ነው የሚቻለው እንጂ እንደዚህ ከፍተኛ ብር አይቻልም።
ሀምሳ ሺህ እናደርግ የለም ይህን ስማ አይ ነው አ- እምልህ እ፣ አምሳ ሺህም ቢሆን በአንዴ withdraw አድርገው ባንክ ትመልስላለህ።
approve አይደረግልህም።
በቃ ችግር የለውም መልሺው እሺ መልሻለሁ መልሺውና ሀያ አምስት ሺው መልሻለሁ። አሁን እሺ ያችኛዋ ስውሯ ነው እ፣ እ፣ ወደ ሙሽራዋ ሌላ መቼ ለመሙላት ነበር ነበር ትናንትና ነበር ስንት ያደረኩት ብር ነው?
አምስት መቶ እስቲ ንገረኝ እስቲ ኮዱን።
ሀያ ሁለት ሰባ አምስት እሺ ስምንት ዜሮ ዘጠኝ
ስምንት ዜሮ ወደ ዘጠኝ ላይ- አይደለም እ።
ዜሮን በ- ወደ spelling ቀይረ ሞክረው።
አሀ O ናት እንዴ አዎ እኔ እኮ ደከመኝ ማታ እሺ አይደለም፣ እንደዛ ነው።
አመሰግናለሁ ችግር የለም አባት